ከሰማይ የሆነ ተል የማያስብል ዝገት ማያጠፋ የማይበላ ብል እጅግ ተጠንቅቄ ልይዘው የሚገባ መዳናለኝ እኔ ሰማይ የሚያስገባ መዳናለኝ እኔ ሰማይ የሚያስገባ ለካስ መዳኔ እጅግ ድንቅ ነው በምድር ካለው ጋር ሳነጻጽረው ለካስ መዳኔ እጅግ ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው ለእኔ ያለኝን የተሰጠኝን ከላይ ከሰማይ የሆነልኝን በምድር ካለው ጋር ሳነጻጽረው ለካስ መዳኔ እጅግ ድንቅ ነው በምድር ካለው ጋር ሳነጻጽረው ለካስ መዳኔ እጅግ ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው በጣም በጣም ይግርም በጣም በጣም ይግርም በጣም በጣም ይግርም በጣም በጣም ይግርም
አንቱ ተብሎ በሰው ተደንቆ በምድር ላይ መኖር ከብሮና ታውቆ ዘላቂ አይደለም ነገ ይሻራል በሞት ይዋጣል ሁሉም ይቀራል ዘላቂ አይደለም ነገ ይሻራል በሞት ይዋጣል ሁሉም ይቀራል ቀጣይ የሆነ ከሞት ባሻገር ዘላለማዊ የሆነው ነገር ኢየሱስ የሰጠኝ የነፍሴ መዳን ለዓለም ካለው እጅግ ይበልጣል እጅግ እጅግ ይበልጣል እጅግ በጣም ይበልጣል እጅግ እጅግ ይበልጣል እጅግ በጣም ይበልጣል በጣም ይበልጥ ስዩ በጣም ይበልጥ ስዩ በጣም ይበልጥ ስዩ በጣም ይበልጥ ስዩ ለእኔ ያለኝን የተሰጠኝን ከላይ ከሰማይ የሆነልኝን በምድር ካለው ጋር ሳነጻጽረው ለካስ መዳኔ እጅግ ድንቅ ነው በምድር ካለው ጋር ሳነጻጽረው ለካስ መዳኔ እጅግ ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው እጅግ እጅግ ድንቅ ነው እጅግ በጣም ድንቅ ነው
በእውቀት ብዛት በስልጣኔ ከፍርድ አይዳን ከሞት ኩነኔ ነገር ግን ጥበብ ጥበብ በዚያ አለ የቆመበትን ሰው ካስተዋለ ነገር ግን ጥበብ ጥበብ በዚያ አለ የቆመበትን ሰው ካስተዋለ ዕዳ ግን ልደት ውሃ ከመንፈስ በእምነት የሚገኝ የሕይወት መታደስ የልጅነት መብት ከላይ የመጣ ሰው ያወ